ጤና ይስጥልኝ።
አንድ standup comedy ለመመዝገብ ነበርና የቴሌብር ቁጥራቸው የትኛው ነው?
OK እዛ ላይ standup comedy ላይ ማለት ነው ሰላሳ ሰባት ላይ ስልክ ቁጥር ተቀምጧል። እዛ ላይም በቴሌብር መላክ ይችላሉ። ዜሮ ዘጠኝ ሰላሳ ሰባት እሺ ንገሪኝ ምናምን የተያዘው
ዜሮ ዘጠኝ ሰላሳ ሰባት እሺ ዜሮ ዘጠኝ ሰላሳ ሰባት አርባ አንድ ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት አዎ ሰላሳ ሰባት አርባ አንድ ዘጠና ሁለት አስራ ሶስት ቢኒያም ነው የሚለው። እሺ አባቴ እሺ እናቴ እሺ አመሰግናለሁ።
በኋላ